ማታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስኪ ልግለጽልሽ ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስኪ ልግለጽልሽ